ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ሰይድ
አቤት አቤት።
አቶ ሰይድ ኖት?
አዎ
እሺ ከመቶ ሰከንድ ነበር የምንደውልልዎት።
መርሃባ። እሺ
ከመቶ ሰከንድ ነበር የምንደውልልዎት።
ያ የዛሬ ወርም ተደውሎልኝ ነበረ። ልጁ መጥቶ ነበር ሰዓት አርፍዳል ተብሎ ተመለሰ።
እሺ አሁንም ፕሮግራም ልናስይዙት ነው። ሐሙስ እ- ሐሙስ መገኘት ይችላል?
ስንት ሰዓት?
አራት ሰዓት።
okay ራሱ ልጁ የለም ሌላ ሰው መወከል አለው።
አዎ ስሙንና ቁጥሩን ነው ይንገሩኝ። የሚወክሉትን ሰው
መርሃባ። አሁን ልላክልሽ።
okay እሺ ልደውልልዎት መልሼ ወይስ
እ፣ ደውዪልኝ። ወይ በዚህ ስልክ እኔ ልደውል ነው ወይስ በሌላ ስልክ አለ?
መደወል ስለማይቻል የቢሮ ስልክ ስለሆነ መመለስ አይቻልም፣ መደወል አይቻልም።
okay እሺ፣ መርሃባ። እሺ አሁን ላሳውቅ።
እሺ ቁጥሩንና መታ- ማለት ስሙን ሙሉ ስሙንና መታወቂያ ያለው ሰው ይዞ መምጣት የሚችልና ሐሙስ አራት ሰዓት
መርሃባ። እሺ እሺ